ጤና ይስጥልኝ። ሪፖርት በአኮ ምን እርዳዎት?
ኦንላይን ለመጠቀም ነበረ betting ለመቁረጥ ማለት ነው።
እሺ
እና ማለት ነው እንዴት ነው ወደ register አድርጌ ማለት ነው እንዴት ነው መሙላት የምችለው ብሩ ማለት ነው?
register ላይ በኋላ እ login ሲያደርጉ የ more ምትል አለች ከላይ እሺ እሷ ጋር deposit ምትል ያገኛሉ። deposit የሚለው ውስጥ ገብተው ገንዘብ መጀመሪያ ከቴሌ ብር deposit ያደርጉ።
አ በቴሌ ብር ነው ማለት ነው ቀጥታ በባንክ መላክ አልችልም?
ሄሎ ካሽ ለምሳሌ account አሉት አ- አንበሳ?
አይ አዋሽ ባንክ አለኝ አዋሽ ባንክ ሆኜ መላክ አልችልም? እነሱ አዎ፣ መላክ አይ አሁን እንኳን አንተራም ጊዜው ከአዋሽ ጋር የለንም።
እና ከማን ጋር ነው?
እ፣ አንበሳ ባንክ፣
እ፣ ቴሌ ብር፣ CBE እንኳን እ።
አሁን እየሰራ አይደለም እንጂ CBE ም አለ።
እሺ ከነዚህ አንቺ አሁን ከነዚህ እ፣ ካቻም እ፣ ካሉት ከካቻ ይቻላል።
እሺ በቴሌ ብር አስከፍቼ ት- በቴሌ ብር ልበል?
እንደሱ ይችላሉ።